hello ጤና ይስጥልኝ። ቤት ነህ?
ማታ እንትን አድርጌ ነበር withdraw ብዬ ነበር እሺ አልደረሰኝም።
okay። እስቲ ቁጥሩን ንገረኝ።
አስራ አንድ አስራ ሰባት እሺ
ዜሮ ዘጠኝ ሀምሳ አራት
ስንት ብር ነበር ውዝዱ ያደረግከው?
ሀያ ሺ ብር
ስንት?
ሀያ ሺ ብር ሀያ ሺ በቻፓ በኩል ነው አይደለ?
ቻፓ ክረምት ላይ ነው።
እሺ፣ ሪፖርት እያደረኩልህ ነው። ትንሽ ቆየ መስመር ላይ ሙአዝ አሊ አህመድ የሚል ነው።
አዎ አዎ
አስር ክረምት ሺህ- ላይ አይደል ገባ አዎ አስር ሺ ዘጠና ሰባት ሀያ አምስት ሰማንያ ስልሳ ሰባት አዎ እሺ hello እህ።
ሪፖርት ተደርጎልሃል። ደውዬ አሳውቅሃለሁ approve ሲደረግ።
okay እሺ፣ እሺ፣ መልካም ቀን